ሄሎ ሄሎ አቤት አቤት ሰላም ነው? እንዴት ነው?
እግዚአብሔር ይመስገን ሰላም ነው።
አዎ አምስት መቶ withdraw አደርጋለሁ ብ- ብዬ insufficient እሺ።
balance ነው። እንዲህ አለኝ።
ቤስት ቤስት ቁጥር የደወልክበት ነው?
አዎ አዎ እሺ ጠብቀኝ አንዴ check ላድርገው። መቼ ነበር ቀኑ?
አይደለም insufficient balance ነው የሚለኝ እኮ ስድስት መቶ ምናምን አለኝ አምስት መቶ okay okay ይቅርታ። እሺ ይኸውልህ ምን መሰለህ withdrawable balance ላይ ያለው ሶስት መቶ አራት መቶ ሰላሳ አንድ ብር ነው። non withdrawable balance ላይ ደግሞ ሁለት መቶ ስልሳ ብር ነው ያለክ። ማለትም withdrawable ላይ ያለውን ብቻ ነው ማውጣት የምትችለው አራት መቶ ሰላሳውን ማለት ነው። ቀጥታ ም።
deposit እንዳደረጉ ወደ withdraw ማድረግ አይቻልም። የተወሰነ game መጫወት ይጠበቅብሃል እና በቂ ሲሆን system ኡ በራሱ ነው ወደ withdrawable balance የሚከተው እና የተወሰነ game ተጫወትና ማውጣት ትችላለህ። ለጊዜው ግን አራት መቶ ሰላሳውን ማውጣት ትችላለህ። እሺ፣ መልካም ቀን።